ጤና ይስጥልኝ ቃል ኪዳን ከምን ልርዳው?
account ጠፍቶብኝ ነበረ password
forget password የሚለውን ይንኩት እና confirmation code ይገባልዎታል በስልኩ።
እንዴ message አልገባም አለኝ አልክም እንዴ
እስቲ refresh አድርጎ ይሞክሩት። connection ነው ሊሆን የሚችለው።
ኧረ ከአንድ ስንት ጊዜ ሞከርኩት እንዴ አለኝ ኮቪድ ምንም message ነው የማይገባልዎት?
አዎ ሚሴጁ አይገባም
እስቲ browser ቀይሮ ይሞክሩት። እሺ እሺ መልካም ቀን።